መድኃኒት ልገዛላት ሄሎ
ለአንቺ ሄሎ
ለማማደር የቷን ፈለገች ንገር።
ሄሎ
ሄሎ
አቤት ይቅርታ የምሰጡት አገልግሎት ምን ነው ማ
እኛ ሰማንያ ሁለት እ እ አራት አ ሄሎ
ስልክ ቁጥር መረጃ
አ ኦኬ የቦር ቦታስ ሄሎ
ሄሎ